ጤና ይስጥልኝ ማለት ነው። ለቤት ነው ባኮ ምን ደርሶ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አሪፍ ጤናን ባኮ ምን ደርሶ
የሆነ ብር ባለፈው ከሲቪ ብር ወደ ጃምቦ ቤት ልኬ ብሩ በዛም አልገባም። ብዙ ጊዜ ሪፖርት አድርጋለሁ።
ሪፖርት ምንድን ነው አድርጎ ችግሩ?
ነበር።
አዎ ትንሽ አስከውልናል በቴሌግራም ቻናላችን አራት ቀን ዛሬ አራተኛ ቀን ነው።
ትንሽ አስከውልን ነበር።
አዎ ስክሪን ሹት ልክ ያለው
እሺ ደንበኛችን በዚህ ስልክ ነው የተመዘገቡት።
አዎ
እሺ ደንበኛችን ሙሉ ስሞትን ልውሰድና ላረጋግጥልዎት።
እሺ አብዲ አብዱላሂ ማን ይብ- ማን አሉኝ?
አብዲ እሺ አብዱላሂ
አብዲ አብዱላሂ
አብዲ አብዱላሂ
እሺ
ታሂር አ፣ መጨረሻ ማለት ነው።
ይቅርታ ደንበኛችን የተቆራረጠ ነበር። አብዱላሂ ማን አሉኝ?
ታሂር ታሂር አብዲ አብዱላሂ ታሂር እሺ እሺ ይቅርታ ደንበኛችን ለፈለ ይጠብቅ እሺ ደንበኛችን መስመር ላይ hello ይሰማል?
እሺ መስመር ላይ ስለጠበቁ እናመሰግናለን።
እሺ መረጃውን እንዳሟሉ ማየት ይችያለሁ። ግን በዚህ ቀን በዚህ ሰዓት ማ- ያልቃል ማለት አል- አልቻለም። ለዛ ነው የቆየሁት።
እሺ እዚህ ደግሞም ስለደወሉ ደግሜ ላመልክትሎት እና በፍጥነት ለመስራት እንሞክራለን። እሺ ደንበኛችን ስለደወሉ እናመሰግናለን።